Hello ጤና ይስጥልኝ ምን ልታዘዝ? ቴሌቪ
አብረስቶልን ምን ልርዳው?
የቴሌቪዥን አገልግሎት መጠቀም ፈልጌ ነኝ። ምን አይነት ነው የምጠቀመው?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና እ ሰባ ቁጥር ተጭነው አማርኛ ያርጉት። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚል አለ። ስለዚህ በትኬት እድሎትን ነው የሚሞክሩት፣ በ coin ጥያቄና መልስ ነው የሚመልሱት።
እሺ
እሺ
እሺ